ማተሰቀለው ከዚያች ልደቴ ተቀጠፈ ሎሚ ተበላ ተደርጎ ከሸቃ ልጅ መንደር በስሎ ተሸርጎ እሸት በላሁ እንጂ እሸት በላሁ እንጂ ከማትሰቀለው ከቆንጆ ልደቴ ተቀጠፈ ሎሚ ተበላ ተደርጎ ከሸቃ ልጅ መንደር በስሎ ተሸርጎ ናብላ ናብላ ናብላ ጠጣኝ ከሽምብራው ማሳ ከሸሉ ከታኝ መብላቴ መሽከረ ደርሶ መጠርጠሬ እሸታ ይታለት ቀመስኩኝ ታጥሬ ከሚወዷት ጋራ ሲሉ ጓዳ ደጅ ከጓሮ ሸት ቀጥፎ በእጅ ይዞ ነው እንጂ በደራጭ ውበት በተፈጥሮ ውበት ታጅበን እንድናል ፍቅርን በስሜት አረግ የወይን እሸት የወይን አረግ ከግቢው አክለት ያረግ በስሎ ደርሷል ምን ይደረግ መቼ በላ መቼ ሰረግ ሐረግ የወይን እሸት የወይን ሐረግ ዘመም ካንገቴ ላይ መተይ ዘመም እጅኝኔ አላንቺ አልኖረም በትዝታ ናፍቆት ግራይ አንቺ መስኬ ተማንጉዳይ ተነሽ ከልቤ ላይ ከልቤ ላይ እሸት በላሁ እንጂ እሸት በላሁ እንጂ ከማትጠገበው ከዚያች ቤደጄ ተቀጠፈ ሎሚ ተበላ ተደርጎ ከሸጋ ልጅ መንደር በስሎ ተሸርጎ እሸት በላሁ እንጂ እሸት በላሁ እንጂ ከማትጠገበው ከዚያች ቤደጄ ተቀጠፈ ሎሚ ተበላ ተደርጎ ከሸጋ ልጅ መንደር በስሎ ተሸርጎ ግቢዋን የሞላው ትርንጎና ሎሚ ታይቶ ማይለጠፍ መች ሆነ ከራሚ ሾላና እንኮዩነት አይነ መች አለፈው ከደጇ ላይ ከረምኩ ስበት ሳወርደው የግቢዋን ውበት የአትክልቱን ቦታ ቃኘው ጎበኘሁት የአበባውን ሽታ የደጇ ላይ ረግረግ በምንጭ ከታደለው ቀድጄ ጠጣሁት ጽረት ኮለል ካለው መላ መላ በይኝ እንጂ መላ ልቤ ወደ አንቺ እኮ አደላ የማር እሸት የማር ዛላ የኔ ፍቅር የኔ ገላ መላ መላ በይኝ እንጂ መላ አረግ የወይን እሸት የወይን አረግ ከግቢው አከስ ያረግ በስሎ ደርሷል ሚደረ መቼ በላ መቼ ሰረ አረግ የወይን እሸት የወይን አረግ እሸት በላሁ እንጂ እሸት በላሁ እንጂ ከማትጠገበው ከቆንጆ ልደቴ ተከተፈ ሎሚ ተበላ ተደርጎ ከሸጋ ልጅ መንደር በስሎ ተደርጎ እሸት በላሁ እንጂ እሸት በላሁ እንጂ ከማትጠገበው ከዚያች ልደቴ ተከተፈ ሎሚ ተበላ ተደርጎ ከሸጋ ልጅ መንደር በስሎ ተጀርጎ ጠርታኝ ከሽምብራው ማሳ ከሸቱ ከታኝ መብላቴ መሽቀረ ደርሶ መጠርጠሬ እሸት ሳይታለፍ ቀመስኩኝ ጠርጥሬ ከሚወደው ጋራ ሲሉ ጓዳ ደጅ ከጓር እሸት ቀጥሎ በእጅ ይዞ ነው እንጂ በደራጀው ወት በተፈጥሮ ውበት ታጅበን ገነት ፍቅርን በስሜት አረግ የወይን እሸት የወይን አረ ከግቢዋ ከዚህ አረ በስሎ ደርሷል ለኔ ደረ መቼ በላ መቼ ሰረ አረ የወይን እሸት የወይን አረ ዘመም ካንገቴ ላይ መተይ ዘመም ብቸኝን አላንቻለሁ በትዝታ ናፍቆ ገዳይ አንቺ መስጌ ጠማንጉዳይ